hello
እንደምን ዋልሽ?
ሰላም ጤና ይስጥልን ቤት ቤት
እሺ፣ እስከ ትኬት ካሸርኩ ብደይልኝ እስኪ አንዴ።
እሺ ታገኛለህ።
አስራ ሶስት አርባ
አስራ ሶስት አርባ
ሰባ ሁለት አስራ አምስት
ሰባ ሁለት
አርባ አምስት ሰባ ኖ ሰባ ሁለት አስራ አምስት እሺ እሺ ታርቦ ላልሽው አሁን check አድርገው። አምስት ጨዋታው ወድቆባል።
እ እ አምስት ጨዋታ ወድቆባል። ውስጥ ነው ታርሟል። አሁን ቼክ አድርገው።
ኦኬ አላሳይ ብሎን እኮ ነው። የትኛው ነው የወደቀናት?
አሁን ታርሟል። እ ማየት ትችላለህ።
የዚህ- አምስት ጨዋታዎች ናቸው
የወደቀው ነው ያለፈው።
የወደቀው የወደቀው።
እስኪ የትኛው ነው የወደቀናት? ይሄ
እሺ ዌሊንግ ዩናይትድ የሚለው እ፣ ሌይተን ዊሊንግ ዩናይትድ።
አዎ፣ እ፣ እሺ እ፣ ማንስፊልድ
እ እ ማንስፊልድ
ሜን አ፣ ሜን አዎ፣ ስቲል አዎ፣ ታውን የሚለው
አ
እም፣ እና ኤሲ የኤሲ ጨዋታ
ኢሲ
ቼክ አድርገው። እሺ በቃ አሁን ኢሲ የነገርኩህ ማለት የትኛው? አልበራልኝ ብሎ እኮ እ፣ ኤሲ
ኤሲ አ፣ ኦኬ አ፣ ኤሲ ጣሊያን እ፣ ኤሲ ጣሊያን ሬጂ ነው ኦኬ አ፣ እሱ ስንት ለስንት አለቀ? የእኔ እናት
እ፣ እስኪ እሺ check ላድርግልክ።
እ፣ ይቅርታ በጣም ችግር የለውም። አንድ ለዜሮ ነው ያለቀው።
ነው።
አዎ
አሃ እሺ እንግዲህ አንድ ትኬት check አድርጌ በቃ እሺ thank you። እሺ እሺ።
እሺ ጨረስክ?
አዎ ጨረስኩ።
እሺ መልካም እሺ